ስናባሽ እንጂ ይጠፋ እንዲ ያልኩት ስለ ኤች አይቪ ቆይ ሄሎ ሌላዊ
ዳሜ ይኸውልህ ደ- እንትኗ ኤክስቴንሽኗ ሰርታለች። አሁን ይኸው የምደውልበት እንትን የዴሲ ሚዲያ ነው።
እሺ አንተ ኢላሙ ላይ እየሰሩት ነበር ነው አዎ እሺ አይ አሁን ሰራች። በኢንተርኔት አድርጋ መደወሉ ይሰራል።
Okay outgoing ኡ ግን- ሰራልኝ ነው አንተ በቁጥር test አድርገው ማለት ነው
No አዎ ስራው ስደውልበት ይሰራል።
Incoming በ- በኩል ይሰራል። incoming ግን ስልሳ ሰባ እንዳለ የምትደውለው
አዎ እያዋራኝ በሌላ አይሰራም፣ በቃ።
ደውልበት
አዎ ስ- ስልሳ ሰባ አንድ ላይ ስትደውል እ የደወሉት በዚህ ቁጥር ይህን አገልግሎት ማግኘት አይችሉም ብላ ነው የምትዘጋው።
እም?
አይሰራም። በዚህ በደወሉት ቁጥር አገልግሎት ማግኘት አትችሉም ትለኝና ትዘጋለች።
በደወሉ ቁ- አዎ። በቃ አሁን ተሳስባለች።
አሁን በነገር ላይ ሞክረዋል ቅድም ስደውልልኝ እ፣ ናሆም አዎ።
ዳንኤል እና እኔ call conference እያወራን ስለነበረ እስኪ ትንሽ እንትን አዎ።
ይላል። እሺ እያዩት በቃ ስለሆነ ዝም ብለህ check እያወራን አድርጎ አንተም ዝም ብለህ አረገዋለሁ እችላለሁ እሺ።
እችላለሁ እሺ እሺ እሺ እሺ እሺ